በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስታየን ስንታየን መከራ ይስፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲጠቁ ቀናቶች አለፉ ተረሱ እነዚያ ጊዜያቶች ስንት ደስታየን ስንታየን መከራ አስፈራረቁብን በተራ በተራ እንደ ጥሩ ታሪክ እንደ ጥሩ ዝና ልናወራው በቃን ያ ሁሉ አለፈና መከራና ስቃይ ካደራይ ቆጭ ምን ነው ባሮው ጊዜያችን ስንቱን አሳለፍነ በሳቅ በጫወታ በደስታ ባዘን ባለፉት ዓመት ስንቱን አሳለፍን ትደስታየን ስንታየን መከራ ይስፈራረቁብን በተራ በተራ ሰው ሁሉ ሲስማማ ሲፋቀር ሲዋደድ ማታደል ሳይበዛ መዋሸት በገሃድ በአፍ ቢላውነት ሳይኖር ሰውን ማረት ያደጉ ቀን ጠፋ እኛ ሳንወድ በግድ የልጅነት ወራት ያበባው ጊዜያችን ያለዛ ጨዋታ የዋህነታችን ጎልማሳነት አልፎ ንብድና መጣና ልናወራው በቃን ያ ሁሉ አለፈና ያሳለፍነው ጊዜ ጥሩም ነው መጥፎም ነው ግን ለተረት ያህል ስንቱና